መጣው
ሄሎ ሰላም፣ እግዚአብሔር ይመስገን። ሄሎ transaction አድርጌ ነበርና account ሊገባኝ አልቻለም።
ምን
transaction አድርጌ ነግ- ነበር፣ አንድ withdraw፣ አንድ ደግሞ deposit።
የ deposit ኡን የ deposit text የተላከለውትን screenshot አድርገው ይላኩ። withdraw ውን ደግሞ አዎ።
በ transaction history ላይ screenshot አድርገው ይላኩ።
አሁን እሱን ቴሌግራም።
ልኬዋለሁ፣ በ- በቴሌግራም ልኬዋለሁ። ጠዋት ከላኩ መልስ ስናገኝ እዛው ላይ ስለምናሳውቆት በትዕግስት ይጠብቁን።
እሺ፣ እሺ፣ እኔ ነው እሺ።